ሰላሳ አምስት የክሬዲት ተዋለ እንጀራ ምና ምና ቁጭ ያለ ባር ነው ባይት ባር ሄሎ እንዴት ሰላም ነው
አሎ ልሰራ የለሽ
አይደለሁም ሪች ጄሪን
አይ አይደለሁም ሀብታም ነኝ እሺ ፍቅር ማንም ነኝና ብሩክ ነኝ ካረካ እሺን ሾዶ አረካ እሺ የኳስ ትኬት ቦነስ ሲኖር እዛው ሲስተም ላይ ተደምሮ ይገኛል አንድ ላይ አዎ ግን እዚህ ሪሎድ መደረግ አለበት
ኦኬ አልተደረገም መሰለኝ አልገባም ታውቂያለሽ ካሻው ከሻር ሲደረ ኮዱ ንገረኝ ካሻው ኮድ እሺ ቆይ ቆይ ልደውልልሽ አንዴ እሺ እሺ ምዝጋና ነሽ አይደለ እ እ?
ምዝጋና ላይ
ሀብታም ሀብታም እሺ እደውልልሻለሁ ሀብታም ብዬ አገኝሻለሁ አሁን ካሸር ኮድ ወስጄ እሺ